ሄሎ ሄሎ
አሚር ነኝ። ምን ልርዳህ?
ጋምቤላ agent ነኝ እና
ማን ልበል?
እዮብ ጋምቤላ ኢዮብ።
አዎ እሺ ምን ነበር?
እ እንትን virtual redeem ስናደርግ ማለት ነው ትኬት አዎ አዎ።
በጣም እየዘገየብን ነው ዛሬ የብዙ ሰው okay እየተስተካከለ ነው። እሺ እሱ አሁን ሪፖርት ተደርጎ ከሌላም ሱቅ አዎ።
እየተስተካከለ ነው። ትንሽ እ፣ ጠብቁ።
እሺ አንድ በየሁለት ጨዋታው ምናምን ነው redeem ያደረገው ያ ያ ገብቶኛል። እየተደረገ ነው፣ check እየተደረገ ነው። እሺ
እሺ